Hello ጤና ይስጥልኝ። ሄሎ
ሄሎ አቤት።
ሰላም ነው?
እግዚአብሔር ይመስገን።
Okay ሶፎንያስ ነኝ።
እ?
ሶፎንያስ እሺ
Okay እንትን ከመቅ- ከጎማ ተራ መቀሌ መሄድ ነበረ ከጎማ ተራ መቀሌ
እሺ፣ ምንድን ነው ጭነቱ?
ሸቀጣ ሸቀጥ
እሺ፣ ምን አይነት መኪና ነው የሚፈልጉት?
እሺ ካሱ ነው
እሺ፣ እቃው ስንት ይገመታል?
ግምት እንዲወጣ ነው የፈለጉ እ?
ግምት እንዲወጣላቸው ነው የፈለጉ የእቃው ግምት የመኪናውን ሳይሆን የእቃው
የእቃው ግምት ሙሉ እ፣ ጭነት ነው።
እኮ ሙሉ ጭነት ዋጋው ስንት ያወጣል ነው የምልህ።
Okay ዋጋው በቃ ወደ አንድ ሚሊዮን ያወጣል ወደዛ አገኘሁት።
እሺ፣ ተቀባይ ማን ነው?
ተቀባይ እዛው ሸቀጣ ሸቀጥ እዛው ባለቤት ነው ይዞ ነው ሄደው።
አስጫኝ ማን ነው?
አስጫኝ መሀመድ
ተመዝግቧል ከዚህ በፊት
ከዚህ ቤት አልተመዘገበም።
መሐመድ ማ እዛ መሀመድ ነው የሚለው አባቱ ስም አልነገረኝም።
የአባት ስም ያስፈልገኛል እና ደግሞ ስልክ ቁጥሩ ስጠኝ።
ስልክ ቁጥሩ ዜሮ ዘጠኝ ሰላሳ ሁለት ዜሮ ዘጠኝ ሰላሳ ሁለት ዜሮ ዜሮ ዜሮ ዜሮ ሀያ ሶስት ሀያ ሶስት
እሺ የአባት ስም ጠይቀህ ንገረኝ። እንድጋ- እንደ አዲስ ስለምመዘግበው እዚህ platform ያስፈልገኝ እ?
መሀመድ ሸረፈ በ- መሐመድ ሸረፋ።
አዎ፣ እሺ ተቀባይ ራሱ ነው ማን ነው
አዎ፣ ተቀባይ እዛው እንትን ነው።
እኮ የተቀባይ ስም እና ስልክ ትሰጠኛለህ?
እሺ
እሺ